Hello ሰላም ጤና ይስጥልን።
በመሰለኝ
ከ ChipChip ነበር የምደውሉት።
Okay እሺ።
የቀረ product እንዳለ አሳውቀው ነበር። ምን ነበር product ኦት የቀረው?
እ የቀረቡት product ምን ነበር?
ሽንኩርት
Okay በሀያ ሶስት ያዘዙት ሽንኩርት ነው።
አዎ እስካሁን አዝ- አልመጣም።
አጠቃላይ ሀያ ስምንት ኪሎ።
ሀያ ስምንት ኪሎ Okay ነገ መቀበል ይችላሉ?
አ ይቻላል።
እሺ driver ኦች ሲመጡ ስልክ ያንሱ። የት አካባቢ ነው የሚመጣሎት?
ስድስት ኪሎ ስድስት ኪሎ ስድስት ኪሎ አ ይመጣሉታል። እሺ መልክት።
በቃ እሺ እሺ እሺ እሺ እሺ እሺ